hello ጤና ይስጥልኝ። ከ BGI ኢትዮጵያ ነበረ የምደውለው። የአውሮፓ ቁጥሮትን ልንገሩት።
እ፣ እስኪ አንድ እስኪ ውስጥ ደግሞ እስኪ ውስጥ ደግሞ እሺ ስንት ነው?
አስራ ሶስት ዘጠኝ መቶ አስራ ዘጠኝ
አስራ ሶስት ዘጠኝ መቶ አስራ ዘጠኝ አዎ አሁንም ከሶስት ቀን በላይ ከቆየ እኛ ጋር በድጋሚ ያመልክቱ። እንዳልኩት ደግሞ የመስመር ኃላፊዎቱን ካገኙት ይህን ጉዳይ ያስረዱት። ከሀያ ቀን በላይ እንደጠበቁና አሁን በድጋሚ እያዘዙ ከሆነ ያስረዱት። እሺ፣ ሌላ መረዳውት ነገር ይኖራል? ስለደወሉልን እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ